ጤና ይስጥልን bet bet
አዎ ጤና ይስጥልኝ።
አብሮ ይስጥልኝ።
ማታ deposit አርግቼ ነበር ግን በዝርዝር እሺ ወደ ቤት ቢል ማለት ነው አዎ።
እና አልገባልኝም። አንድ ጊዜ ሁለት መቶ አንድ ጊዜ ሁለት መቶ አንድ ጊዜ መቶ
እሺ ያልገባልህን message ን ቴሌግራም ላይ ላክልን። እሺ
እሺ ቴሌግራም ይሄው የእንባ- የእንባ- ቅድም ልጅቷ ነግረኝ ነበረ። እሺ በ- በ- በኮመንት ሊላከው እ፣ ነው፣ እ፣ አሁን ለ- ልከ- አዎ፣ ሜሴጅ ላይ- ልከላሉ አንድ አባ ሜሴጅ ማለት ነው።
ሜሴ- አዎ ሜሴጅ ቴሌግራም ላይ ሜሴጁን ላክልን።
አንድ አባ ላኩት፣ ሌላ ይልካለሁ።
አዎ ላክልን፣ ያልገባልህን ላክልን። እሺ ሁሉንም እሺ አይ።